ጤና ይስጥልኝ።
ብር transfer አድርጌ ነበር አልገባ።
በዚህ ስልክ ነው?
አዎ አዎ፣ ስንት ብር ነበረ?
ስምንት ሺህ ብር
Hello፣ አቤት። እ?
ስምንት ሺህ ብር ነው ያልከኝ?
አዎ አዎ።
አንድ ሺህ ብር እና ሰባት ሺህ ብር አድርገህ ነው የላከው?
አዎ ሰባት ሺህ ሰባት እሺ፣ ግን አንድ ሺህ ብሩ ገብቶልሃል፣ ሰባት ሺህ ብሩ ነው እሺ የቀረው እሺ እሺ።
እና ወደ ብሩክ ነው አይደለ? አንድ ሺህ አዎ።
ሰላሳ ዘጠኝ አዎ አዎ።
አርባ አራት አርባ ስልሳ አራት ስድስት ሰባት አንድ ስድስት ሰባት አንድ confirm አድርጌልሃለሁ።
አይ፣
አመሰግናለሁ። መልካም ቀን